ርቦኛል እኔ መብላት እፈልጋለሁ አይደለም እንዘዝ እንዘዝ አንድ ምግብ ማርያምን አቤት ሄሎ ገሩ ወይ ወይ ወይ ጀሪ ሰላም ነው ሰላም ነው አለን አለን እቡን ነው ማታ ተስተካከለም እንዴ አዎ እኮ እስቲናው በቃ ልጁ መኪና ጋር ጣላ ጫፍ ላይ ነው ያለው እንግዲህ እ
ልጁ ሾፍ already ያለ ጣላ ጫፍ ላይ ነው ያለውና እየሰራ አይደለም match ሊያደርግ አልቻለም ቆይ የምኑ የውሻው
ይሄ አዎ የእንትኑ ማለት ነው odd ኡም match አረግም game number ኡ match አረግም እኮ የውሻው ነው አዎ አዎ የውሻው ብቻ ሌሎቹ match ያደርጋሉ አዎ አዎ አይ ሌሎቹ እንኳን አልጀመረ አሁን የውሻው ብቻ ነው እንትን የሚያጫውተው አሁን ለምሳሌ ልክ እንደዚህ የእናንተ ሱቅ እሱ በዲሽ ነው አይደል የሚያጫውተው አዎ እሱም በዲሽ ነው በስክል የውሻው የሚሰራላችሁ የት ነው ለምሳሌ እስኪ አንድ ሱቅ ንገረኝ ሶዶ ቤቲ ቤቲ የሚለው እስኪ የመጀመሪያ shop ኤ ማለት ነው የእናንተ የመጀመሪያ shop በሱ ነው አዎ የሚሰራው አዎ አዎ እ፣ ግሩም ግሩም ግሩም ሶዶ ላይ ማለት ነው ሶዶ ቤቲ የሚለው cashier ያለው okay፣ እስቲ ሶዶ cashier ዋ ቤት ነች።
አዎ አዎ
okay አምስት ደቂቃ ያሁን የጉኑኖ ነው።
አዎ የአሁኑ የጉኑኖ ነው
እሺ በቃ እስቲ አሁን ከሱ ጋር ለማመሳሰል ልሞክርና እሺ መልሼ ልደውልልህ እስኪ እንየው።
እሺ እሺ እሺ፣ ግሩም እሺ እሺ